በምን
ሄሎ ሄሎ መልሼ ደወልኩሎ ከቺፕቺፕ እሺ እ የእርሶ location ለቡ ነው አላለኝ ለቡ አዎ ግን አሁን location ላይ check ሳረግ የሚያሳየን ቸርችል ነው head office ቴሌ head office
እሺ እዛ ይመጣል ስለዚህ ያው ዛሬ መምጣት አይችልም ለዛ ነው driver ኡ ወይ አልያዝኩትም ያለው ነበር ነገ ቸርችል ነው መጥቷል ወይ የሚሆነው ወይ ይሄ።
ቸርችል ወይ
ቸርችል እርሶ መረከብ ይችላሉ
ዛሬ
hello
ዛሬ ከሆነ
እኮ አሁን ዛሬ ጠዋት ድረስ አልደወሉት ነበረ ምን አልደወለልኝም ራሴ ነኝ እናንተ ጋር ደውዬ እንትን ያልኩት
okay ስለዚህ ግን እ፣ ቸርችል እርሶ መረከብ ይችላሉ ዛሬ ዛሬ ከሆነ አዎ መረከብ እችላለሁ
በቃ እሺ ስለዚህ መልሼ እደውልሎታለሁ driver ስልክ ነግሮታለሁ ስለዚህ ልክ ነው ማለት ነው ቸርችል ነው እንትን ያሉ አይደለም ልክ አይደለም ይኸውልሽ አሁን የዛ- ነው የዛን ቀን ማለት ነው እ፣ ለቡ ብዬ location ሳልጥላት አዎ እንትን አይልም ይሄ map ኡ ወደ ለቡ እንትን አያሳየኝም ነበረ okay ለቡ እንኳን እያልኩት map ኡ የሚያሳየው ቸርችል ነበረ ግን በቃ information ኡ በትክክል እስከሞላሁለት ድረስ እ፣ እም፣ ለቡ መሆኑን አይቀርም ብዬ ነበር። የለቡን information ነበር በደንብ የሞላሁት። የቸርችል ምንም ነገር information አልሞላውም፣ ግን map ኡ ላይ ልክ ነበር። ሽን ያሳያል፣ ቸርችል ያሳያል map ኡ ላይ።
አዎ እኮ አሁን አሁን እኮ እኔ check ሳረገው ቸርችል ነው የሚያሳየው ግን እርሶ ለቡ ስላሉኝ ነው ግራ የተጋባው ለቡማ ነው እኮ ለቡ ለቡ ነው information ኡ። check ካረግሽው እኔ የሞላሁት ለቡ ለቡ ስታል- ነው የሞሉት ለቡን የሞላሁት ግን map ኡ ወደ ለቡ- ለቡ አይሄድም። ለቡ ተብሎ እንትን title ተሰጥቶት እም፣
ለቡ አይ- location ኡ ላ- ለ- ለቡ አያሳይም map ኡ ላይ። ሀሳቤ ግልጽ ነው?
አዎ እሺ ገብቶኛል ስለዚህ ግን ዛሬ ቸርችል መረከብ ይችላሉ አዎ ለዛሬ እሺ።
ቸርችል ነው ቸርችል መረከብ እችላለሁ። ቸርችል ጋር እሺ።
ላኪልኝ።
እሺ እሺ